ሄሎ
ጤና ይስጥልን ደንበኛችን ከቢጃ ኢትዮጵያ ነውሎት እሺ ሄሎ ፍተሻ ነው የቤቶች አዎ
እሺ ሰሞኑን በ- ከቢጃ ኢትዮጵያ ቤቴክስት መለያ ቁጥር ደርሶታል ምን የምን
የመለያ ቁጥር አይዞታል አይ እንዴ አልደረኝም ዝም ብዬ ላይ እሺ ለነገሩ ደንበኛችን እ?
አዎ በቴክስት ማለት ነው አዲስ የመለያ አዲስ የመለያ ቁጥር እየተላከሰ ነው ደርሶት አሁን እኔ ልንገረው የያዙ
እሺ ንገሪሽ ሀምሳ
እሺ፣ ሀምሳ?
ሀምሳ- ሀምሳ
ዜሮ አራት እሺ ዜሮ አራት ሰላሳ አምስት ሰላሳ አምስት ሰላሳ አምስት ሀምሳ ዜሮ ሰላሳ አምስት ሰላሳ አርባ- አምስት አርባ ልክ ነው እሺ።
የመለያ ቁጥር ነው አዎ።
እሺ፣ ከዛስ ይህንን እንጂ ምን ላድርገው መለያ ነው እ?
መለያ ቁጥር ነው። በማን ሰባ ሰባት ደውለው እኛ ጋር ቅሬታ ሲኖት ወይ ጥገና ሲፈልጉ ሲደውልን መለያ okay።
ቁጥሩን ስለሚገኛ ያኔ okay።
ይነግሩን። በዚህ አዎ በመለያ ቁጥሩ እሺ እሺ እናት አዎ፣ አመሰግናለሁ።
በመለያ ቁጥር ስለሚወጣለን እኛ እሺ።
እናምናለን።
ልክ እሺ እሺ አመሰግናለሁ እሺ thank you።